ሄሎ ሄሎ
በ voucher ነው withdraw ያደረከው እኮ እ በ voucher ከ Best Bet ነው የምደውልልህ እ ከ Best Bet ነው የምደውልልህ
እና ከ Best Bet ነው ወጣ
ይኸውልህ በ voucher ነው withdraw ያደረከው እና አዎ ቤት የት ነው ያለኸው
ጎደኝ ሀገሬ የት ነው
እ ሀገር ኢትዮጵያ እ
ጎደኝ ነው ጎደኝ ጎደኝ
ቤት ወደ- ቤት Best Bet ሱቅ የለም እናንተ ጋር
የለም Best Bet ልደውል Best Bet ሱቅ አለ እናንተ አካባቢ
የለም እዚህ ከሌለ የለም ከሌለ ወደ account መመለስ ትችላለህ
የት ልመለስ
voucher history የሚል አለ voucher history ያ?
ላይ voucher ያ?
history voucher history ላይ voucher code አለ እሺ voucher code አለ እ voucher code አለ አዎ voucher code መጀመሪያ account history የሚለውን click ስታደርግ ከዛ voucher history የሚል አለ voucher history ላይ የሁለት መቶ ብሩን voucher code copy ታደርግና እ ከዛ deposit የሚለውን click ታደርጋለህ ከዛ voucher የሚለውን መርጠህ voucher ላይ ነው መልሰህ ኮዱን deposit የምታደርገው በሚሴጅ መላክ አትችልም እ እንዴት እንደሚመለሱ ቴሌግራም ላይ አዋራና እንዴ በቮቸሩ ይዞ ያ?
አድርጌ መመለስ አይሰማም አ ይሰማል ቴሌግራም ላይ ጻፍልህና እ እንዴት መመለስ እንደምትችል ቴፖቹን ጻፍልህ እ
እንጽፍልሃለን ቴሌግራም ላይ አወራር እሺ